ኮፍያ ከፍያ ያለሽ ከፍያ ላይ ያመጣሽው አዎ ከፍላ መልስ አምጣለች። ይሄ ነው ያ
ሄሎ
Hello፣ ስንቴ ሰላም ገኒ፣ እንዴት ነሽ?
እንዴት አደርክ? እግዚአብሔር ይመስገን።
አለሁ ይመስገን። ይሰራል ዳው- አ- በእንትን አዎ ይሰራል። on ነው active ነው። ስንቴ ደውሉ ብላ ነበረ ለአብዱ OK፣ አዎ፣ አዎ። በቃ እሺ፣ መስራቱን እሺ።
confirm ላድርግ ብዬ ነው።
ይሰራል። ክፍት ነው ስንቴ አልዘጋውም። እንትኑም ላይ sleep ስለማደርገው PC ውንም አልዘጋውም።
በቃ ሁሌ እሱን refre- መሀል ላይ ራሱ ከሆነ ጊዜ ቆይቶ ለ security purpose ስለሚወጣ አሀ refresh ማድረግ አትርሱ በየመሀሉ።
አ refresh ይደረጋል። እሺ እ? አዎ እሺ፣ refresh አድርጊ በየመሀሉ። active መሆኑን confirm እናድርግ።
Alright። እሺ፣ እሺ ስንቴ እሺ፣ እሺ፣ ሰላም ዋል። ቻው። እሺ።
ሰላም